ስንጌታም
ሄሎ ሄሎ፣ እናውጋው አቤት አቤት፣ እንዴት ነህ?
እግዚአብሔር ይመስገን ሰላም ነው።
አለ ሰላም ነው አለን አለን።
አለ። ትኬቱን የልማት ማለት ነው አዎ በስንት ብር ነበር የተቆረጠው? እናውጋው
በሀያ በሀያ ብር ሶስት እጣ ነው ያወጣው። ስልሳ ብር ነው።
ስልሳ ብር አይደለ?
አዎ እና የወጣለት አንዱ ነው አንዱ ነው የወጣለት እና አንዱ ሲወጣለት የውሻው ነው እ፣ ሶስት ሺህ ብር ነው ያሸነፈው ሶስት ሺህ ብር ትክክል። አዎ፣ ግን አልተከፈለም እኮ ትኬቱ
እ እ ትኬቱ ግን አልተከፈለም እናውቀው።
አልተከፈለም ነው የሚለው አዎ አልተከፈለም ነው የሚለው። paid paid አይልም paid out አይልም። paid out ማለት ነበረበት እናንተ ጋር ትኬቱን ወዲያው activate ስታደርጉት።
አዎ እንደዚህ እኮ ነው አ፣ እንትን scan ስናደርገው the ticket is already paid out ይላል። እንደዛ ካለ ተወዳድቋል ማለት አይደል?
already paid out ይላል።
አዎ ትኬቱ ላይ እንደዛ ነው የሚለው። system ኡ ላይ ደግሞ የሚገርምሽ እ የመቼ ትኬት ሲስተሙ ነው?
ላይ ደግሞ ምን አልሽኝ? የትላንት ነው።
የትናንት ነው አይደለ?
አዎ
አበባውን የሸጠው
አበባውን የሸጠው አዎ
እ፣ አዎ የለም። እስኪ ቆይ እናንተ ስታወረዱት paid out ይላል።
አዎ ት- ticket is already paid out ይላል። ትኬቱ አለ አሁን በእጄ እዛ ላይም እኮ paid out ነው የሚለው። paid ማለት የሌሎችንም እኮ paid paid አይለንም በብዛት ግን አይ ለምን እንደዛማ ማለት ነበረበት።
አዎ ግን ለምን?
paid ሶስት ነው አራት ትኬቶች እንደዛ ይላሉ። አልተ አልተ አላወዳድቀውም ማለት ነው system ኡ።
እስኪ እስኪ ቆይማ አይ ቆይ እኔ ሳልሳሳት አልቀረም። እንትን ሶስት ሺህ ብር ደራሽ አይደለ?
አዎ
እስኪ እኔ ዲስኩን ላክልኝ። አዎ፣ አዎ።
ምን- ምን አልሽኝ?
ልሞክረው ትኬቱን እንጂ- ላክልሽ?
አዎ አዎ እኔ ዲስኩንም ላክልኝ።
ኦኬ እዛው ለ- ካሸሩ ጋር ሆኜ የካሸሩን በኤኒዲስክ ላክልሽ?
አዎ አዎ እስኪ ሊያው
እሺ ሄሎ ሄሎ አቤት
እንትን አንድ አንድም አለ ሁለተኛ ትኬት አንድ ሺህ ስድስት መቶ አራት ብር እንደዛም አለ።
አዎ የሚገርምሽ አያወዳድቅም አሁን ይሄ ሶስት ሺህ ብርን ትናንት የመጀመሪያው ሰው ነው ገና እንደተከፈተች የመጀመሪያው ሰው ነው ያሸነፈው እና negative ሶስት ሺህ ምናምን ብሎ መጀመር አለበት አይደል አላለም እሱ በዜሮ አልመዘገበም ከሆነ- በዜሮ ከሆነ አዎ ከዜሮ ነው ዜሮ ነው እና አበባው ከአንዳንድ ማለት ነው ዩዘሩ
አዎ ዩዘሩ አበባው ነው cashier name ኡ ነው አበባው እኔ የተከፈለበት ሰዓት እኮ አራት ሰዓት okay እ፣ ቆይማ አም- አምስት ሰዓት ከሰላሳ አንድ ደቂቃ ነው የሶ- የሶስት ሺህ ብሩ
አይ ነው አይደለም። ወዲያው አ።
እንደሚሸጠን የተከፈለው
ወዲያው ነው አይ የአንድ ሰዓት ልዩነት ግን አለው። የተሸጠው እ፣ ሶስት ሰዓት ከምናምን ይልን የተከፈለው ደግሞ አራት ሰዓት ከምናምን ይላል።
okay paid ያደረገችው ነዋ አዎ ብር ስላልነበረው አዎ ብር ስላልነበረው አዎ። እኔ ብሩን ሰጣሁት ልጁ ከዛ ትኬቱን ሰጥቶ ከዛ አወዳደቀችው
እስኪ እኔ ዴስኩን ላክልኝማ እንየው።
እሺ እሺ እሺ